ደስታችሁ ዛሬ ነው ዓለም ደስታችሁ የሁለታችሁ የውብ ናት የውብ አበባ የውብ ናት የውብ አበባ የውብ አበባ ሙሽሪት ሕይወት ተውባ የውብ ናት የውብ አበባ የውብ አበባ ዛሬ ነው ሙሽራ ዓለም ዛሬ ነው ሙሽራ ዓለም ሙሽራ ዓለም ለዚህ ወግ በመታደል ዛሬ ነው ሙሽራ ዓለም ሙሽራ ዓለም ኩራት ነው ለእናት ላባትሽ ኩራት ነው ለእናት ላባትሽ ለእናት ላባትሽ በክብር በወግ ማግባትሽ ኩራት ነው ለእናት ላባትሽ ለእናት ላባትሽ ድብልቅልቅ ይበል ጭፈራው ድብልቅልቅ ይበል ጭፈራው ይበል ጭፈራው ኦሆሆ ሊወስዳት መጥቷል ሙሽራው ድብልቅልቅ ይበል ጭፈራው ይበል ጭፈራው ኦሆሆ ይገርማል ይደንቃል አቤት የአምላክ ሥራ ይገርማል ይደንቃል አቤት የአምላክ ሥራ ሙሽሪትን ይዋት ሙሽሪትን ይዋት ከሙሽራው ጋር ሁለቱም በፍቅር ባንድ ያቆራኛችን በትዳር ሰንሰለት ያስተሳሰራችን እሷን ለሱ መርጦ እሱን ለሷ መርጦ የታገናኛችን እዩልኝ ውበቷን ሙሽሪቷን እዩልኝ ግርማውን ሙሽራው ሱፉን ግጥም አርጎ ግርማውን ሚዜዎቹ መሃል ግርማውን የሙሽራው ውበት ግርማውን ከኮከብ ያበራል ግርማውን እዩልኝ ውበቷን ሙሽሪቷን እዩልኝ ግርማውን ሙሽራው ነይ ሙሽሪት ነይ ሙሽሪት ነይ ሙሽሪት ነይ ና ሙሽራው ና ሙሽራው ና ሙሽራው ና ነይ ሙሽሪት ነይ ሙሽሪት ነይ ሙሽሪት ነይ ሙሽሪት ሙሽሪት ስትታይ ተውባ አበባት ማለት የእሷን ድንቅ ውበት ሙሽሪት ሙሽሪት መታለይ ተውባ አበባት ማለት የእሷን ድንቅ ውበት ሙሽሪት ስትወጣ በቬሎ ተውባ ሙሽሪት ስትመጣ ካባውን ደርባ አበባ ልትቀስም በራ መጣ ሙሽሪቱ ባበባ ድረሽልኝ ወደ ባባ ሙሽሪቱ ባበባ ሙሽሪቱ ባበባ ድረሽልኝ ወደ ባባ ሙሽራዬ ሆይ ሙሽራዬ ሆይ ሙሽራዬ ሆይ መሄድሽ ነው ወይ ሙሽሪት ርቃ ሙሽሪት ርቃ ሙሽሪት ርቃ መሄዷ ነው በቃ ሙሽራዬ ሆይ ሙሽራዬ በቃ ሄደች ሄደች ራሷን ልትችል በቃ ሄደች ሄደች ራሷን ልትችል ልጅነቷ ቀርቶ እሷም ልጄ ልትል ልጅነቷ ቀርቶ እሷም ልጄ ልትል ይኸው ሄደች ሄደች ልትባል ወይዘሮ ይኸው ሄደች ሄደች ልትባል ወይዘሮ ሚስቶና ልታየው የትዳርን ኑሮ ሚስቶና ልታየው የትዳርን ኑሮ ሙሽራዬ ሆይ ሙሽራዬ ሆይ ሙሽራዬ ሆይ መሄድሽ ነው ወይ ሸኝ የለሽም ወይ የለሽም ሸኝ የለሽም ወይ የለሽም ውብ አበባ አበባ ያይኔ አበባ አበባ ውብ አበባ አበባ ያይኔ አበባ አበባ በእንክብካቤ ነው ያይኔ አበባ አበባ ሙሽሪት ስታድግ አበባ ተንከባክበ ያዛት አበባ እንዳትተወን አበባ በእናቷም ባባቷ አበባ እናፈጣጠሯ አበባ ቆንጆ የቆንጆ ልጅ አበባ አበባ ነው ዘሯ አበባ እንደ ማተባችሁ እንዳንገታችሁ ግን እንደ ማተባችሁ እንዳንገታችሁ ግን ትዳራችሁ ይስራ ፍቅራችሁ ይጠንክር። እንግዲህ ሙሽሮች አንድ አካል ሆናችሁ እስከ መጨረሻው አንድ አምሳል ሆናችሁ ከሞት በቀር ሌላ ምንም አይለያችሁ። ሆይ መላንሻል ሆይ መላ ሆይ መላንሻል ሆይ መላ ሆይ መላን እንቅፋት አይጠፋ ሆይ መላ በትዳር ጎዳና ሆይ መላ በዘዴ መልሽ ሆይ መላ ሁሉንም ፈተና ሆይ መላ የቤትሽ ምሰሶ ሆይ መላ ማገሩ እንዳይራላ ሆይ መላን እንደሚሆን አርጊ ሆይ መላ በመላ በመላ እንግዲህ ሙሽሪት እንግዲህ ሙሽራ እንግዲህ ሙሽሪት እንግዲህ ሙሽራ ሁለታችሁ ናችሁ የቤታችሁ ጣራ በአንድ ወገን እንዳይዘም የቤቱ ማዕዘን በአንዱ እንዳያጋድል የቤቱ ማዕዘን ትዳር እኩል ቤት ነው ይህ መተዛዘን ደስ አይሉም ወይ አያስቀኑም ወይ ሙሽሪት ሙሽራው ሆነው አንድ ላይ የጀመሩት ትዳር አብሮ እንዳዘልቃቸው አይለያችሁ ብለስ እስቲ መርቃቸው እንደ ማተባችሁ እንዳንገታችሁ ግን እንደ ማተባችሁ እንዳንገታችሁ ግን ትዳራችሁ ይጽና ፍቅራችሁ እንግዲህ ሙሽሮች አንድ አካል ሆናችሁ እስከ መጨረ